ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንወደው።
ጤና ይስጥልን። እንትን ነበረ በኦንላይን ሁሉ ስፖርት እናንተ ጋር እሺ።
ቴሌ ብር ወጥቷል።
አዎ ትንሽ technical ችግር ገጥሞን ነው። አሁን በምነግሮት መሰረት ግን ማስገባት ይችላሉ።
እሺ ንገሪኝ። እሺ።
ቁጥር እሰጦታለሁ። ወደዚህ ቁጥር ያስገቡና ከዛ okay።
ደረሰኙን በቴሌግራም ይልኩልናል።
okay እሺ። ቴሌግራም ላይ ባለው page ኣችሁ በ- ወደዛ ነው የሚልኩት ወደ ሰባ ስምንት ቤቱ ማለት ነው።
እሺ። text ግን አሁን አድርጊ።
text ማድረግ አልችልም። የቴሌብር የሚያስገቡበትን ቁጥር የያዙ ወይ ደግሞ ወረቀት ይዘው መልሰው ይደውሉ።
እሺ ንገሪኝ።
ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ፍትህ አምላክ ማርዬ ነው የሚለው።
በጣም ላክ። እሺ።
ከዛ ወደዚህ ዲፖዚት ያድርጉና ደረሰኙን ደግሞ በቴሌግራም ይልኩልናል ማለት ነው።
እሺ።
ቴሌግራም ቁጥራችን ያውቁታል።
ቴሌግራም በእንትኑ ፔጁ ነው ቻናሉ ነው እንጂ ያለን ቁንትኑ የለኝም።
ቁጥር የያዙ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ። እንደውላለን በቃ እሺ። እሺ።